ጤና ይስጥልኝ ልስፖርት በበኩል ልርዳው?
በ text ጻፍልኝ ብለሽኝ ነበርና እምቢ አለኝ።
በምን
text ጻፍልኝ system ኡ እየተስተካከለ ነው ያልኩት?
አዎ
ቴሌግራም ላይ እምቢ አሉት?
አዎ ቴሌግራም እምቢ አለ።
ጥያቄዎት ምንድን ነበር?
ከቴሌ ብር ወደ hot spot ለማስተላለፍ ብር እምቢ አለኝ።
እኮ እሱንማ የ technical ችግር ነው በትዕግስት ይጠብቁ ነው ያልነዎት።
Okay መቼ ነው የሚስተካከለው?
እሱን እርግጠኛ መሆን አንችልም ግን ይስተካከላል በቅርቡ።
Okay እሺ